ከምንወጣው
እንትን ይሄ ከዚህ ከእንትን ከ wallet ጋር ማለት ነው። እዚህ ጋር ከእናንተ wallet ጋር የለም ከ betting wallet ጋር ከእሱ ወደ ባንክ transfer አድርጌ ነበረ እሺ
እና transfer አድርጌ አልገባልኝም ማለት ነው።
እሺ ያልገባ ግን ተው- ተቆርጧል፣ balance ተቆርጧል።
ተቆርጧል balance ላይ እ- እ- አዎ።
transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልን።
ቴሌግራም link ወይ ከየት ለማ- ላገኝ እችላለሁ?
ቴሌግራም እዛው ጥያቄ ምልክቱ ጋር ያገኙታል የቴሌግራማችን account።
okay አለ እና screenshot አድርጌ ላት የመጀመሪያ ነው። ሁለት እንትን አንዴ ሁለት ሺህ አንዴ አምስት መቶ withdraw አደረግኩኝ።
ያክብቡበት።
የ- እሺ ያልገባሉትን አክብቡ ላክብብበት?
ይላኩልን። አዎ እ- እሺ እሺ እሺ
እሺ አመሰግናለሁ።
እሺ